ሄሎ ሄሎ አቶ አቤት።
አቶ ለማ እንደምን አቤት።
አደርክ?
እግዚአብሔር ይመስገን።
ውልታ ነኝ። extension ኡ በዛ ደውዬ እምቢ ብሎኝ ነው ስልኩ ተበላሽቷል መሰለኝ። ያኛው አይ ውጭ ስለሆንኩኝ ነው።
ውጭ ነህ እንዴ?
አ ግቢ ውስጥ ማለትም እ ነጩ አዎ።
ነጩ ህንጻ ላሽ- መኪና ሌሊት ፈልጌ ጋር።
ነበረ። እነ ምስራቅ ስልክ አይመልሱም። ወደ አንድ ምንትን ባቡር ኢትዮ ጅቡቲ ባቡር ፖስታ ላኪ ተብዬ
okay፣ እደውልላቸዋለሁ።
ላስቸግረ ባክን። የኔን እምቢ አሉኝ፣ አላነሳም አሉኝ ሁለቱም።
እሺ፣ እደውላለሁ።
አንድ እሺ እ?
እሺ፣ ላስቸግርህ ምድር ባቡር። እሺ፣ እሺ።
ምድር ባቡር ምድር ባቡር የት መሰለ? ፉሪ ነው
ፉሪ ፉሪ ምድር ባቡር የሚባ- የሚ- እዛ ወደ- ይሄዳል እንትኑ እና ሜክሲኮ ደግሞ የባህር ትራንዚት ሁለት ሁለት ፖስታዎች ናቸው የሚሄዱልኝ።
እሺ፣ እሺ።
እሺ።
እነግርሃለሁ። እሺ